ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲም የባኩት ምዘርታ
እንትን ማሽን ተበላሽቶብኝ አሳውቄ ነበረ ሰሞኑን ማለት ነው።
እሺ፣ በዚህ ስልክ ነበረ የደወሉት
አስመዝገ አንድ ወር ሙሉ ነው የደወልኩኝ፣ በየቀኑ ያስመዘገብኩት ምንም መቶ ያስመዘገቡት ይቆራረጣል ድምጾች።
አንድ ወር ይሆን አንድ ወር ድረስ ነው የደወልኩ፣ በየቀኑ እየደወልኩ ነው የማሳውቃቸው። አንድ ቀን ይሄ መጥተው አይተውልኝ አያውቁም። ስራ ቁሜ ነው ያለሁትኝ።
እሺ፣ ደንበኛችን አንድ መስመር ላይ ጠብቁኝ፣ እየፈለኩት አፋጀችን ስፔሻል ቁርጥና ክትፎ ነው አዎ
መስመር ላይ ያሉ ደንበኛችን አዎ አዎ አዎ
እ፣ አልመጡም እስካሁን።
እስካሁን አልመጡልኝም። ይሄ በተመዘ ቀን በቀን ነው የደወልኩ። ጭራሽ ሲጀምር ማስመዘግበው ራሱ እኔ ቅሬታ ክፍሉንም ቁጥንትኑም ብዙ አላወቅኩም ነበር።
እሺ ደንበኛችን፣ አዎ እዚህ ጋር ቅሬታዎች ብዙ ጊዜ ተመዝግቧል፣ ግን እ፣ ሄደው መልስ እንደሰጡ አይነት ነበር። እዚህ ጋር
እም?
የሆነ የሚያስፈልግ እቃ አለ ብለው ነበር የጻፉልን። አልመጡም ጭራሽ ነው እ?
የሚሉኝ አይደል?
አልመጡም አልመጡም።
መስመር ላይ ያሉ ይቆራረጣል ድምጾች።
ሄላ አ- አልመጡም። ይኸው አልመጡም። ድጋሚም ደውዬ ነበረ ከዛም በኋላ ማለት ነው። እሱ በፊት ነው እቃ ይጎዳል ያለኝ በፊት ነው ይመጣል ያለኝ። ከዛ በኋላ ግን ከዛ ጋር በኋላ ድጋሚ ተረስቶ ይሁን ወይ ብዬ ድጋሚ ደውዬ ነበር።
አዎ ድጋሚም ከ- እንደገና ከሶስት ቀን በፊት ደውሎ አስመዝግበው ነው።
አዎ አዎ እሺ ደንበኛችን፣ እኔም ድጋሚ አሁን መዝግቤ ወደ ወደ እነሱ ልከዋለሁ ወደ ጥገና ክፍሎች በተቻለ እሺ።
መጠን እን- እንዲመጡ እናደርጋለን።
እሺ።
ሌላ መረዳውስ ነገር ይኖራል?
በቃ ይሄ ነው ከዚህ ውጪ ምን-
ስለደወሉ እናመሰግናለን።